ደግሞ እንደምን አለሽ ካላጣሽው አካል በልቤ ቁጭ ብለሽ ታሰኝ ጀመረ ደግሞ እንደምን አለሽ ካላጣሽው አካል በልቤ ላይ ቁጭ ብለሽ ታሰኝ ጀመረ ደግሞ ደግሞ እንደምን አለሽ ካላጣሽው አካል በልቤ ላይ ቁጭ ብለሽ ታሰኝ ጀመረ ደግሞ ደግሞ እንደምን አለሽ የሽንገላ መስሎሽ እንዳትሰኝ ቅር ከዚህ የበለጠ ያናግራል እንጭቅቅ ጊዜ መች ያስለያል የፍቅር ሰላምታ ደግሞ እንደምን አለሽ ጠዋትና ቀን ማታ የፍቅርን ምስጢር አድርገሽ ውለዋዛ ጭራሽ እናትኝ ይሰላምታ ላንበዛ ቅርብ ነው ሩቅ ነው አያሰኝ ፍቅር ደግሞ እንደምን አለሽ በየጊዜው በቀን ቆጥር በፍቅር መካከል አያሻም ይሉኝታ ደግሞ እንደምን አለሽ ጠዋትና ማታ ካላጣሽው አካል በልቤ ላይ ቁጭ ብለሽ ታሰኝ ጀመረ ደግሞ ደግሞ እንደምን አለሽ ካላጣሽው አካል በልቤ ላይ ቁጭ ብለሽ ታሰኝ ጀመረ